ሄሎ ሄሎ ደህና ናችሁ?
እግዚአብሔር ይመስገን።
Flintstone ነው አይደል?
አዎ ልርዳት።
እንትን ላይ አይቼ ነበረ ሶስት መቶ ሺህ ብር ተከፍሎ ምናምን የሚለው ነገር ምንድን ነው? እሱ አል- ስላልገባኝ ነው።
እሱ ቅድመ ክፍያ ሶስት መቶ ሺህ ብር ይከፈልና አዎ ቀሪውም በአምስት አመት ጊዜ ውስጥ ከወለድ ነጻ በሆነ መንገድ ነው የሚከፈለው። እ፣ አሁን እየተሰሩ ያሉ ቤቶች ናቸው ያሉን አዎ ከሁለት አመት እስከ ሁለት አመት ተኩል ባለው ጊዜ ውስጥ የሚጠናቀቁ
እህ።
እ፣ መኖሪያ ያከፋፍ- ናቸው።
አዎ መኖሪያ ናቸው። መኖሪያውም ሱቅም አለ okay እም፣ እና ወደ ዘጠኝ የሚሆኑ site ኦች ናቸው ያሉት። ወደ መሀል ቦሌ ሜክሲኮ CMC ሳር ቤት አለ አዎ ወጣ